ስልኬ ምን ወሰደው ከዚህ ጋር
ወይ
ድጋሚ ደወልኩ። አየሻቸው? አዎ። እሺ ብዛታቸው business card አምስት መቶ አምስት መቶ እሺ
እ የከቤት roll up ኡ ሁለት ነው። አንዱ ለኤሌክትሮኒክስ ነው፣ አንዱ ደግሞ ለከቤቱ የሚለው ነው። ለከቤቱ የሚለውን ሙሉ ነው የምፈልገው እስከነ ብረቱ ማለት ነው።
okay roll up ኤል- አዎ። እ የኤሌክትሮኒክስ ግን banner ኡን ብቻ ነው የምንፈልገው።
እሺ flag ኧስ ስንት ብዛ
ስላይ flag ኡ flag ኡ ይሄ መጨረሻ የላክሽልኝ አለ ባንዲራ የባንዲራው አዎ።
የባንዲራው ሁለት የምፈልገው ግን ያው እ ብረቱም አንቺ ጋር አለ ወይ መጨመር
የእንትኑ አዎ አዎ ባለፈው አውጥቼለት ነበርኩ የእንትኑ
የምን የብረ- የባንዲራው flag ኡን price ነግሬው ነበረ እስኪ እንደ አዲስ ላውጣለት
እሺ እና እ ሂሳባቸውን አውጣሽልኝ ወይስ አዎ ብዛቱን አሁን ጣልኩሽ ላውጣና text አድርግልሻለሁ በዛው እሺ በቃ እ ከቻልሽ ግን በጣም ለፍ- በፍጥነት ነው የምፈልገው እንትን ስለምንገባ ኤግዚቢሽን እ በጣም እንዲደርስልኝ ቶሎ እፈልጋለሁ።
መቼ ነው
ኤግዚቢሽን የምንገባው ሰኞ ነው።
okay እሺ እሺ እሺ